ሄሎ ሰላም ጤና ይስጥልኝ Best Bet። ሄሎ
አሎ አሎ ሰላም ጤና ይስጥልኝ Best Bet።
የ account ችግር ስላለብኝ እስቲ ያስታ እንዴት ሳልኩልኝ ለመጠየቅ ምን ይልሃል?
account ላይ ሞላም የሆነ ትንሽ ሳንቲም ሞልቼ ምን አልከኝ?
account ላይ ሞልቼ- ሞልቼ አልተሞላልኝም።
ወደ Best Bet ነው?
አዎ
እሺ ንገረኝ Best Bet ቁጥርህን።
እ እ ቁጥሩን
አዎ Best Bet የምትጫወትበትን ቁጥር ንገረኝና ያልገባልህንም ብር በዛው ንገረኝ።
እሺ ዜሮ ዘጠኝ እሺ
ሀያ ሁለት እህ
ዜሮ አንድ እህ
ሰማንያ ሁለት እህ ሀምሳ አንድ
መቼ ነው አባ?
እ ትናንትና ነው የሞላት ስንት ብር ነው?
ሰላሳ ብር
Best Bet ቁጥርህ ይሄ ነው ወንድም?
አዎ
እስቲ እንትኑን ላክልኝ፣ deposit message ኡን ላክልኝ። ከ CBE ነው ከቴሌ ብር ነው ያረከው?
ከቴሌ ብር ነው ያደረኩት እሺ ቴሌ ብር የላኩልህ text አለች አይደለ?
አዎ ለእኛ ዜሮ ዘጠኝ ዜሮ ሶስት በሚለው ስልካችን ላይ ቴሌግራም ቴሌግራም ላይ ላክልን message ዋን screenshot አድርጋትና እሺ ዜሮ ዘጠኝ ቁጥሩን ዜሮ ዘጠኝ ዜሮ ሶስት እሺ እሺ አርባ አራት እሺ ሰላሳ ሰባት አርባ ሰባት እሺ
በዚህ ቁጥር ላይ ቴሌግራም ላይ ላክልን።
እሺ እሺ እሺ አባ